ነው። ስንትን ይችላል
አብሮ ይስጥልን። ሰላም ነው። Best እግዚአብሔር Bet ይመስገን።
ተጠቀም ቤት- Best Bet እየተጠቀምኩኝ ነበር። ሲጫወት ቆይቼ ሶስት መቶ ብር ወጪ ብዬ የት እንደሄደ ጠፋብኝ።
ከ voucher
እኔ በምን እንዳወጣሁትኝ አላውቅም።
እሺ፣ Best Bet ቁጥርን እስቲ ንገረኝ።
ይህ ራሱ የደወልኩበት ነው።
እሺ፣ ቀንድ እሺ፣
እሺ።
ዛሬ ነው አይደለ?
አዎ
እሺ፣ ቀንድ መቶ ብር። አይ በቻፓን ያደረግከው በእንትን አይደለም። እሺ processing ላይ ነው። ትንሽ ጠብቀውና ይገባል። እሺ ይደርሰኛል እዛው አዎ።
ቴሌ ብር ጋር አዎ ያዘዝክበት ቴሌብር ላይ ነው አይደለ?
አዎ።
ተሾመ ማዝናዬ
አዎ።
በቃ ይገባልሃል። እሺ ጠብቀው። እሺ አባቴ መልካም ቀን።